ሄሎ ሄሎ
አቤት፣ ጤና ይስጥልኝ።
ሄሎ ሄሎ አይሰማም?
ይሰማኛል።
ጤና ማን ልበል?
ይስጥልኝ። በኢትዮ ቴሌኮም ነው የምደውልልህ።
ድምፅህ ይቆራርጣል።
እሺ፣ አሁን አይሰማም?
የማስተጋባት ነገር አለው ግን ይሰማኛል። እሺ፣
ከኢትዮ ቴሌኮም ነው የምደውልልህ።
እሺ፣ እሺ።
standard PBX request አድርጋችሁ ነበር።
ከስታንዳርድ ወደ advanced ቀይርልኝ ብያት ነበረ ለቅድስት።
Okay ብላት ነበር። እሺ፣ update ስላላደረጋችሁ ነው። Anyways training ኡን schedule ለማድረግ ነበረ።
እሺ፣ training ኡን እሺ፣ እ፣ ናሆምን አውርቼው ነበረ። እ፣ እሱ ነው የሚሰጠኝ training ወይስ ያው የእኛ team ነው የሚሰጥህ። ሰው assign እንዳደርግልህ መቼ እንደሚመቻችሁ
ምን? በፈለጋችሁ ቀን ይመቸናል። ዛሬ ይችላላችሁ።
Maybe ዛሬ ስንት ሰዓት ትችላለህ?
እ፣ አሁን ያው ከአሁን lunch ላይ ነው ያለሁት። ከዚህ ሰዓት በኋላ እችላለሁ እስከ አስር ሰዓት ምናምን ማድረግ የምንችል ከሆነ በቃ አስር ሰዓት ላይ እናድርገው ዛሬ።
ዛሬ አስር ሰዓት አዎ እ፣ የሚያስፈልገው ምንድን ነው? ver- virtual ነው አይደለ?
virtual ነው። link ኡን text አደርግልሃለሁ። ቴሌግራም አለ እንዴ? በዚህ ስልክ?
ስለዚህ ስልክ አዎ፣ ቴሌግራም ላይ text አድርግልኝ።
በቃ እ፣ ሌላ ready ማድረግ ማዘጋጀት ያለብኝ ነገሮች አሉ።
Just በቃ join ማድረግ ነው። PC ካላችሁ PC ቢኖር ጥሩ ነው። Screen share conference አድርጋችሁ እናደርግበት።
እዛው እንዲያሳዩአችሁ ማለት ነው።
ምን share አድርገን screen ኣችሁን share አድርጋችሁ just እዛው ጋር training ኡ እንዲሰጧችሁ ነው።
እሺ። ስለዚህ አንድ ላፕቶፕ እናዘጋጅ።
አዎ፣ አዎ።
በቃ እሺ፣ አስር ሰዓት ላይ ዛሬ።
እሺ፣ እሺ።
እሺ፣ እሺ፣ አመሰግናለሁ።
ቻው።